ፍቅር አንድ የሚወጣ order ነበረኝ።
ለምንድን ነው የሚወጣልህ?
ሌላ order አለኝ።
እ?
ሌላ order ነበረኝ።
እሺ ሁለቱንም ንገረኝ።
እሺ መታወቂያው ዘጠና ሰባ ሶስት የያዝኩት ደግሞ ሰማንያ ዘጠኝ ዘጠና ዘጠና ሰባ ሶስት ነው የሚወጣው።
አህ፣ ዘጠና ሰባ ሶስት እና እሺ እየሰራ ያለውን ንገረኝ።
ሰማንያ ዘጠኝ ዘጠና
ሰማንያ ዘጠኝ ዘጠና አህ፣ እሺ አንዴ ቀጥል። ይህን ለመናገር ነው እስካሁን ድረስ አመት የፈጀበት ምን አይነት ሰው ነው? በጌታ
ማንን ነው?
አንተን አይደለም አንድ አለ ከቻኑ ሴምሲ ሄሎ አብዲ
አህ፣ ሄሎ
ዋይ ዋይ የቻኑሊን አስወጥቼዋለሁ።
ኦኬ፣ የቻኑሊን አስወጥቼዋለሁ።
ኦኬ፣ እሺ፣ እሺ፣ እሺ።